ጤና ይስጥልን። ቢጫ ኢትዮጵያ ቤተልሔም ነኝ። ባኩ መልሰዋል።
እንዴት አደርሽ? ትናንት ደውዬ ነበረ ከሴንተሪ ብዬ አለም ገና ሜታ ፍሪጁ ጥገና ማሽኑ ማለት ነው
ይህ ተበላሽቶቦት ነው
እ
ልዩ ተበላሽቶቦት ነው ያስመዘገቡ
አዎ በቃ አሁን በፊት ሰራበት ነበረ ተበላሽቷል፣ ጥገና ያስፈልገዋል ብዬ ትናንት ነግሬሽ ነበረ ጠዋት።
በዚህ ነው ያስመዘገቡ
ምን አልሽኝ? ሄሎ
ለመስማዊ ባርና ሬስቶራንት ነው።
ዳግማዊት አዎ፣ ባርና ሬስቶራንት
ጥያቄው በዲጂታል ተከፋፈል ሰላት
ምን አልሽኝ? ይቆራረጣል። ሄሎ ሄሎ